እግዚአብሔር ሲጎበኝ ሰላም ይሰማኛል፣ ሰላም ይሰማኛል፣ ሰላም ይሰማኛል። እግዚአብሔር ሲጎበኝ ልቤ ይጽናናል፣ ልቤ ይጽናናል፣ ልቤ ይጽናናል። እግዚአብሔር ሲጎበኝ እንባ ይታብሳል፣ እንባ ይታብሳል፣ እንባ ይታብሳል። እግዚአብሔር ሲጎበኝ ምርኮ ይመለሳል፣ ምርኮ ይመለሳል፣ ምርኮ ይመለሳል። ይጎብኝ እንጂ ይባረክ ቤቴ፣ ይጎብኘኝ እንጂ ይበዛል ረፍቴ። ይጎብኝ እንጂ መሸበሩን ትቼ፣ ይጎብኘኝ እንጂ እዳለው አስፍቼ እግዚአብሔር ትልቅ ስልጣን የእርሱ ሊሰራ ከተነሳ ሚቃወመው ቤቱ ኃይል ጉልበቱ ይበልጣል ቃላት ከሚገልጹት ባለ ብዙ ግርማ ነው የብርሃናት አባት በዋራ ይሄዳል ማዕበል ጸጥ ያደርጋል አውሎ ነፋሱንም በስልጣን ይገዛል በኪሩቤል ተቀምጦ ለዓለም እያበራ ለዘላለም ይኖራል ታምር እየሰራ ይጎብኝ እንጂ ይባረክ ቤቴ ይጎብኘኝ እንጂ ይበዛል ረፍቴ ይጎብኘኝ መሸበሩን ትቼ ይጎብኘኝ እንጂ ሄዳለው አስፍቼ ሲፈልግ እርሱ ይነሳል፣ ሲፈልግ ይሰጣል። የሌለን ያለ አድርጎ ፍጥረት ያስገርማል። ተራራ እንኳን በፊቱ ደልዳላ ሜዳ ነው። በቃ ይምጣልኝ እንጂ የሚያስፈራኝ ማነው? እግዚአብሔር ሲጎበኝ ሰላም ይሰማኛል፣ ሰላም ይሰማኛል፣ ሰላም ይሰማኛል። እግዚአብሔር ሲጎበኝ ልቤ ይጽናናል፣ ልቤ ይጽናናል፣ ልቤ ይጽናናል። እግዚአብሔር ሲጎበኝ እንባ ይታብሳል፣ እንባ ይታብሳል፣ እንባ ይታብሳል። እግዚአብሔር ሲጎበኝ ምርኮ ይመለሳል፣ ምርኮ ይመለሳል፣ ምርኮ ይመለሳል። ይጎብኝ እንጂ ይባረክ ቤቴ፣ ይጎብኘኝ እንጂ ይበዛል ረፍቴ። ይጎብኝ እንጂ መሸበሩን ትቼ፣ ይጎብኘኝ እንጂ ሄዳለው አስፍቼ